hello deposit ያደረኩት ሃምሳ አምስት ብር ነበረ ጠፋብኝ። ምንድን ነው?
የት ጠፋብህ? አልገባልህም።
ሳይፈል ላይ deposit አድርጌ ነበረ ከምን እ ከቴሌ ብር ነው ከ CBE ብር ነበር የላከው?
ከቴሌ ብር ከቴሌ ብር እሺ ቴሌ ብር የላከልህ text አለ አይደለ?
አዎ እሱን text ላክልን ቴሌግራም ላይ።
ቴሌግራም ላይ ልላክሎት።
አዎ አዎ፣ ኮዱ ስለሚያስፈልገን ነው። እሺ ለማሳወቅ
እሺ እሺ፣ ደግሞ እሺ በቃ እሺ እሺ